ሄሎ ብሬሽ ሳቢ ነኝ።
ነበር የሚያዝልን እ እ ምን አልክ?
ሰባ ሁለት ሰባ ስምንት
ሰባ ሁለት ሰባ ስምንት ምን ሆነበት?
ምግቡ እንትን ሰዓቱ እያለቀ ነው። ምግቡ አል- እንትን አልተቀበልኩም። ምግቡ አልተቀበልኩም። ለማሳወቅ ያለ አልሰጡህም?
አዎ ደቂቃ አለቀ የመውሰረኛ ምግቡ።
ነው ነው ያልከኝ? እኔ አይደለም ጋር አልመጣም ማለት
ደቂቃው ደቂቃው እያለቀ ነው። ምግቡ አልተቀበልኩም።
ምግቡን አልሰጡህም?
አዎ እሺ ምን ሬስቶራንት ነው?
Simple Bistro Simple Bistro ማን ነው ስምህ?
ሽብሪ አሸብር ሰባ ሁለት ሰባ ስምንት ነው ያልከኝ አይደለ?
አዎ
ሰባ ሁለት ሰባ ስምንት ከአንድ መስመር ልክ Simple Bistro ሳሚት branch ነው ቦሌ ነው።
አዎ ቦሌ okay እሺ በቃ አሳውቅልሃለሁ ቶሎ እንዲያወጡልህ።
አዎ ይሄ አሁን ገና ደግሞ እኮ ነው አሸብር ደቂቃው።
ምን ገና እኔ ጋር ስንት ነው እዛ?
ወደ አትላስ የሚሄድ order ነው አይደለ?
አዎ አስር ደቂቃ ነው እኔ ጋር ያለኝ። አዎ አስተካከል ደቂቃ አይስተካከልም ምናምን እንዳትሉኝ ብዬ እሺ በቃ አሳውቅልሃለሁ ቶሎ እንዲያወጡልህ። አሁን አስር ገና ደቂቃ ስለሆነ ብቻ ነው እኔ ጋር ያለኝ።
አሳውቅልሃለሁ።
ደቂቃ ደግሞ አሁን ከሄደ አስተካከልም ምናምን እንዳትሉኝ እሺ እሺ አሸብር እነግርልሃለሁ።
ወስደ ክፋይ ትቼ ውጣ ምናምን ማለት እኮ ትተህም የምትወጣ ከሆነ ደውልልሃለሁ። መጀመሪያ ላውራቸው። እሺ ቻው።